ጤና ይስጥልን። ከቢዳይ ጥሪ ማዕከል ለምን ደውለህ መያችን ኪሮ ሬስቶራንት ነው።
አዎ ከየት ነው?
ከቢዳይ የጥሪ ማዕከል
ከቢጃይ።
አዎ
እሺ የቢዳይ መለያ ቁጥር የያዘ ጥሪ ጽሑፍ መልእክት ይቆራረጣል ብለሽ
ሰማሁትን።
ምን አልሽኝ?
የቢዳይ መለያ ቁጥር የያዘ ጥሪ ጽሑፍ መልእክት ተቀብለዋል። በስልክዎ?
መሴጅ ነው የመጣው?
አዎ ተቀብለዋል።
አልተቀበልም።
እሺ የያዙ ልንገረውት
እሺ
ሀምሳ አንድ ሰባ
ስልሳ አንድ
አይ ሀምሳ አንድ ሰባ
ስልሳ አንድ ሀምሳ አንድ
ደንበኛችን እንደዛ አይደለም እንደገና የያዙት ሀምሳ አንድ ሰባ
ሀምሳ አንድ ሰባ
ሀያ ስምንት ዜሮ አምስት
ሀያ ስምንት ዜሮ አምስት አዎ ይሄን ለማሳወቅ ነው። መልካም ምሽት ይሆናል ለወደመኛችሁ።
እሺ